hello ጤና ይስጥልኝ ቻፓ።
አሁን ደውዬ ነበረ እና
እሺ ምንድን ነበረ? ይቅርታ
ገብቻለሁ። በቴሌግራም
ምን አሉኝ?
በቴሌግራም ልኬ ነበረ። አሁን ዳግ- ቴሌግራም ላይ ማን ነው ስሞት?
እህ፣
እ? ቴሌግራም ላይ ስሞት ማን ነው?
ማል የኔ ነው
አ አ
የኔ መገርሳ ነው መገርሳ።
እሺ አንዴ ቆይ ጠይ- ይጠብቁኝ መስመር ላይ hello
አቤት
ም- እንትን መገርሳ የሚል አላ የቴሌግራም ስሞት መገርሳ ነው?
ቴሌግራሙ አዎ መገርሳ ነው።
እሺ ስልክ ቁጥር ልስጦት። ቴሌግራም በምን እንደሚያገኙን ስልክ ቁጥር ልስጦት እና እዛ ላይ ላኩን። ዜሮ ዘጠኝ ስልሳ
እዛ
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት በዚህ ነው ቴሌግራማችን። እሺ ሰባ ሁለት እሺ
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት እሺ እንትን የ- የከፈልኩት ነው የምልከው
አይ ምንም ይሄንን ቴል- save ያርጉትና ቴሌግራም ላይ search ሲያደርጉት ይመጣልዎታል። እዛ ላይ ላኩልኝ።
እሺ።
እሺ መልካም